አይበዛም ምስጢርን ያዋዩት ወዳጅ አይረሳም ለመልካም ፍቅረኛ እንደ ደግነቱ ፈገግታ ቁርስ ነው ጠብ ይላል ካንጀቱ ሽን ወደኔ መለስ አይኔን በአይንሽ አሰስ ባለንጋ ጣትሽ ዳበስ ላዬን አርጊው ዳሰስ ፍቅር በእኛ ላይ ይንገስ ያኔ ፈካ ነቃ ጎርደድ ፈንደቅ ደመቅ ያንተው ነይ በኝ ከጎንሽ አርጊኝ የአገርሽ ልጅ ነኝ ያንተው ነይ በኝ ከጎንሽ አርጊኝ የአገርሽ ልጅ ነኝ የኔ ከልቤ ላይ አልተፋቀልኝም ሳይሽ ይጨንቀኛል አልቆረጠልኝም በቃል እርሳው ብዬ ለመተው ስወስን የፍቅርሽ ትዝታ እየመጣ ድቅም ፍቄ ሳይሽ ክትት እኔ ካይንሽ ላይ ቅርት ምነካበኝ ቀርበሽ ለንጋታሽ ዳብሰሽ ፍቅር በእኛ ላይ ይንገስ ያኔ ቀረብ ሰብሰብ ለማድ ወዳድ ጎርደድ ያንተው ነኝ በይኝ ያንተው ነኝ በይኝ ከጎንሽ አርግኝ ያንተው ነኝ በይኝ ከጎንሽ አርግኝ ያገርሽ ልጅ ነኝ እንባይ ገዳሎይ ካንጀት ካለቀሱ ለፍቅር ተስማሚ ማርነው ከንፈር ምሱ ወዶ የባዘነ ናፍቆት ይነካካው ያሰበው ካልሆነ የለም የሚያረገው ቺም ወደኔ መለስ አይኔን በአይንሽ አሰስ ባለንጋ ጣትሽ ዳሰስ ላዬን አርጊው ዳሰስ ፍቅር በእኛ ላይ ይንገስ ያኔ ፈካ ነካ ጎርደድ ፈንደቅ ደመቅ ያንተው ነኝ በይኝ ከጎንሽ አርጊኝ ያገርሽ ልጅ ነኝ ያንተው ነኝ በይኝ ከጎንሽ አርጊኝ ያገርሽ ልጅ ነኝ ቀናቶች ቢበዙ ወራቶችም ቢያልፉ ለተዋደደ ሰው ትዝታ ነው ትልቁ። እንኳንስ በለዛው ቢጠቁርም ቢከሳም ቁም ነገር የሰራ ወዳጅ አይረሳም። ፍቅሳሽ ግርግት እኔ ካይንሽ ላይ ቅርት ምነካበኝ ቀርበሽ ባለንጋጣትሽ ዳብሰሽ ፍቅር በእኛ ላይ ይንገስ ያኔ ቀረብ ሰብሰብ ለመድ ወደድ ጎርደድ ያንተው ነኝ በይኝ ከጎንሽ አግኝ ያገርሽ ልጅ ነኝ ያንተው ነኝ በይኝ ከጎንሽ አርግኝ ያገርሽ ልጅ ነኝ ያገርሽ ልጅ ነኝ የወንዝሽ ልጅ ነኝ አ፣ ያገርሽ ልጅ ነኝ ያንተው ነኝ በይኝ ከጎንሽ አርገኝ አ፣ የወንዝሽ ልጅ ነኝ ያገርሽ ልጅ ነኝ